ና hello ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው መስመር ተቋረጠ እሺ ይሰማል አሁን
አሁን ጥሩ አለ እሺ
አይ ማ- draft አቁመው ነበረና አሁን ጀምረዋል አገልግሎት እንዲሰጣቸው ነበረ የማሽን እጥረት TIN number ኣቸውን ይነግሩኛል
TIN number
ቤታቸው ማን ነው የሚባለው ከዚህ በፊት አስመዝግበ መ- መ- መስቦቢ መስቦቢ መስቦቢ መስቦቢ የለም ዝርዝር የለም
አዎ የለም ንገሩኝ TIN number እ፣ እሺ። TIN number ሁለት ዜሮ ሰላሳ ስምንት
ሰላሳ ስንት አለ ሁለት ዜሮ ሰላሳ ስምንት
እሺ
ሰማንያ ማነው sorry ዜሮ ዜሮ
ዜሮ ሰላሳ ስምንት ብሎ ዜሮ ዜሮ ነው አዎ
እሺ ሀ- ሀያ አምስት ዘጠና አንድ
እሺ መስመር ላይ ቆይኝ ሌሎት
እሺ
ደንበኛችን መስመር አለው አለው ይሰማል ሄሎ